لكن تقري هبي هبي يمكن ما تحبنا هو يمكن كمان خدت قاعد لا لا
مو قاعد يزعل
ቤስት ቤት ነው የምንርዳ
ابرز ምንርዳ ወይኔ።
ቤስት ቤት ነው
አው ጉዳይ ዊንድ ቤት የምትለው ቦታው አንድ ሺህ ብር ምን አልከኝ?
ያዘችና አንድ ሺህ ብር ያዘችና
እሺ ወጪ አድርገህ ነው አው ወለተ ቤት የምትለው ድምፅ ይቋረጥ እየተሰማኝ አይደለም ወደ ቴሌብር ላይ ስት ለማድረግ ወንድ ወንድ ወንድ ቤት ምናምን የምትለው ነገር አላት አለ አዎ በሳንቲም ፔ ወጪ አድርገህ ነው አው አንድ ሺህ ብር ያዘችና ከአሁን እስከ ዛሬ ሁለት ቀን ነው እንዲህ እያለች ነው
ብያለ ነው አዎ
እሺ እ፣ በሳንቲም Pay ነው አለ ወጪ አደረከው
አዎ አንድ ሺህ ብር ናትና እንዲህ እያለች ነው
እምብያለ ነው አዎ እሺ ሰሞኑን ትንሽ system አስቸግሮ ስለነበረ ነው ትናንትና ነው መስራት የጀመረው በሳንቲም Pay በኩል እሺ አሁን ታስ ማስተካከል ትችላለህ? ለመጫወት ፈልጌ ነው።
እስከ ነገ ድረስ ወይ ወደ Best Bet አካውንት ወይ ደግሞ እ፣ ወደ ቴሌብር አካውንት ይመለስልሃል
አይ ወደ ቴሌ ወደ በቃሁን ወደ አክ- በየኛው ቁጥር ላይ አካውንት ነው በዚህኛው ማለት አካውንት ላይ በአካውንት ላይ አስመልስልኝ።
እኮ እስከ ነገ ይመለስልሃል አሁን ተስተካክሏል የብዙ ደንበኞች ጥያቄ ስላለ ነው እስከ ነገ ድረስ ወይ ቴሌ- ቴሌብር አካውንት ላይ ወይ ደግሞ Best Bet አካውንት ላይ ይመልሳል ዛሬ አልችልም።
ዛሬ አልችልም system ኡ ራሱ ነው የሚመልስልህ
ከ- ከቻልክ ደግሞ በቃ ይቅርት ከይቅርት ጋር ከቻልክ ደግሞ አስተካክልኝ።
እሺ
እንትን አሁን አሁን አይገባም እ፣ ሲስተካከል ሁሉም እ፣ መስተካከል ሲጀምር ይገባላል እሺ
እሺ በቃ እሺ ወንድሜ።
አይ እሺ